hello ትምህርት ቤት እሺ፣ ምን ነበር account password እምቢ አለኝ። account ልከፍት ፈልጌ password አስገባ ነው እምቢ አለክ።
አ፣ ስንት digit ነው የተጠቀምከው?
ካፒታል እነዚህ small ንም ተጠቅሜያለሁ።
አ፣ ስምንት አድርገህ አንድ capital small
small number ኡ ነው እንትኑ ነው small።
small letter እሺ አንድ መጀመሪያ ካፒታል ትጠቀማለህ።
እሺ ከዚ small letter እሺ ከዚ symbol አለው አይደል? የ at የ star አ፣ የኮከብ ምልክት እሱን አንድ ትጠቀምና ሌላውን ቁጥር ማለት ትችላለህ።
በቃ እዛ ላይ እዛም ላይ ተመሳሳይ ነገር ነው።
እሺ